hello ጤና ይስጥልን ዋሽንግተን የህክምና ማዕከል ሰላም እንዴት ዋላችሁ?
ሰላም።
ከዘውዲቱ ነው የምደውልሽ።
እሺ
ኤችአርሲቲ አለ እንዴ? ቻስ
ምን አልከኝ?
HRCT ፈልገን ነበረ።
ሲድ chest CT scan ነው ወይስ ምንድን ነው?
አዎ chest CT scan ነው ግን HRCT ነው።
አዎ።
high resolution ስለሆነ ነው እሺ አለ። አዎ።
አለ አዎ with contrast ነው without
ዊዛውት ዊዛውት ሁለት ሺህ ሰባት መቶ
ሁለት ሺህ ሰባት መቶ አይደል? አምቡላንስ ልክሉን አላችሁ አይደል?
አዎ እሺ በዚህ ስልክ መልሰን እንደውላለን አንቺ
እሺ ሁለት ሺህ ሰባት መቶ ነው ያልሽን?
አዎ ቆይ እሺ መልሰን ደውለንሽ ኑ እንላችኋለን። እሺ እሺ
እሺ